hello ጤና ይስጥልኝ ከቤት ቤት ነበር ምደውልልህ አቤት አምስት መቶ ብር withdraw አድርጌ ነበር አላልከኝም አ እኮ ትላንት ነው ያልከው አይደለ አ ትላንት እኮ በቴሌብር ሳይሆን በ voucher ነው withdraw ያረከው አ እሺ እሺ እሺ እኮ እሱም ደግሞ balanced ነው የሚለው እንደገባ ነው የሚያሳየው ወደ ሌላ account አላቅም ወደ ሌላ ሰው ገብቶ ይሆን አላቅም check ላድርግልህ check አድርግ እንደገባና እንዳልገባ እሺ እዚህ ጋር ገብቷል ነው የሚለው አንተ ከሆንክ ገብቷል ነው የሚለው ሌላ ሰው ከወሰደብክ ነው ሊልክ ያልኩት
አ እሺ እሺ እሺ